ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳው?
አብሮ ይስጥልን ከሁሉ ስፖርት ወደ ቴሌብር አስተላልፌ ነበር አልደረሰኝም።
ከቴሌብር ወደ ሁሉ ስፖርት ነው ወይስ ከሁሉ ስፖርት ወደ ቴሌብር ነው?
ከሁሉ ስፖርት ወደ ቴሌብር ከ transaction ኑ ላይ ልከዋል ያልገባል አ እ ቴሌግራማችን ላይ ልከዋል ከ transaction ላይ ልክ ያልገባል ያለው ግን ይስተካ አ ልክ ያለው እ ይስተካከላል ወይ ነበር አልተስተካከለም። ከትላንት ወዲህ ነው
ተላልፎሎታል መልስ ስናገኝ እናሳውቆታለን። ያው እየታየሎት ነው ብዙ case ስላለ ነው
እም።
ሲስተካከል እናሳውቆታለን።
እስከ መቼ
ያው IT department ነው የሚያዩት አይተው መልስ አ።
ሲሰጥ እናሳውቆታለን ደንበኛችን።
እሺ፣ እሺ። አሁንም ደግሞ ከቴሌብር ወደ ሁሉ ስፖርት አስተላለበት እሱም አልደረሰኝም።
እሺ እሱን ሜሴጁን ከቴሌብር የተላከሉትን በቴሌግራም ይላኩልን።
በቴሌብር የተላከልኝ አዎ
እሺ፣ እሺ።
እሺ